አቤት ሌላው አቶ መልኩ አቤት አቤት ከዋሽንግተን ነው መልሼ የደወልኩት።
እሺ
count ስታረግ ተሳስታ ነው ነው አስተካክላለታለች። ድጋሚ message አልገባለሁትም።
አሁን message ያየሁት ነበረ አላነበሁትም እንጂ አስራ ስምንት ተደርጎሎታል። እንትን ስትል ምን ስትቆጥር ያው ያለውን የስራ ጫና አይተውታል አይደለ?
እም፣ ጸጋ ያለውን በዚህ ተሳስታ ነው አይተው ተደርሶ መደወሉ ጥሩ አድርገዋል። እናመሰግናለን እና ይቅርታ እንጠይቃለን በተደጋጋሚ።
እሺ ችግር የለውም። እሺ በቃ ሰላም ሁኑልኝ።
አሜን ሰላም ነው።
እሺ